Dash, you want to know what it's called?
Hello? ሄሎ ሄሎ፣ አይሰማም?
አሁን ይሰማል።
ጉዳይ ነው የደወሉት። ምን ልርዳዎት?
ስራ የሆነ መቀጠል ፈልጌ ነው።
ከዚህ ቀደም በጉዳይ ተመዝግበው ያውቃሉ?
እና አላውቅም።
አዲስ አበባ ውስጥ ነው የሚኖሩት?
አዎ
እሺ፣ ማን ልበል ስሞትን?
ጫላ
ጫላማ
ቶሎሳ
ስልክ ቁጥሮትን ይንገሩኝ። hello፣ ስልክ ቁጥሮትን ይንገሩኝ።
ዜሮ ዘጠኝ